ጤና ይስጥልኝ አሪፍ ሎዛና ጤና ይስጥልኝ አብሮ ይስጥልኝ እንትን ከቴሌብር በአሪፍ Pay transfer አድርጌ ነበር ነው እሺ ከቴሌብር ቆርጧል ወደ አዎ ከቴሌብር ቆርጧል ነገር ግን አልገባልኝም እሺ ከቴሌ ብር ወዴት ነበረ ወደ Quick Quick ብር Quick ብር ወደ Quick ብር እሺ ከዚህ አዎ።
ደውለው አስመዝግበው አዎ ነበር ደ- ደውዬ ቴሌግራም ላይ ላክ ምናምን ብለው ልኬ ነበረ transaction ኡ
እሺ በስልክ ቁጥር ነበር ያስመዘገቡት ደንበኛች አዎ አዎ ግን ምላሽ አላገኘው
ሰማዎታል
አዎ ሰማ አሁን በደወሉበት ስልክ ቁጥር ነበር አዎ ያስመዘገቡት ደንበኛች አዎ አዎ እሺ አንዴ መስመር ላይ ጠብቆ ሌሎት OK እሺ
ደንበኛችን መስመር ላይ አለው yes yes እሺ ይቅርታ ስላስቆየሁዎት ሙሉ መላክ ችግር ነው ሙሉ ስሙ አዎ ሙሉ መላክ ቢያልፈው አዎ እሺ ጉዳዮት ወደሚመለከተው አካል ተላልፎሎታል ከባለሙያዎች ምንም አዲስ ነገር ስላልደረሰን ነው በተስተካከለ ሰዓት እኛ ደውለን አሳውቆታለን ይቅርታ ስለዘገየ ችግር የለም እሺ እሺ እሺ እናሳውቆታለን መልካም ቀን ይሁንልዎ እሺ ለሁላችን እሺ